Hello
አሎ ሰላም ጤና ይስጥልን።
ለምዶ
አለን ትግርኛ የለም ይቅርታ።
አማርኛ ደግሞ
አማርኛ ትንሽ ትንሽ አይሞክሩ?
እንኮራለሁ።
እሺ ምን ልርዳዎት?
እ
ምን ልርዳዎት? ቴሌቪ
ቴሌውን አ ለመጫወት ነው።
አ ለመጫወት ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሶስት ቁጥር ላይ ያላለሁት
ኮከብ ዘጠኝ ሰማንያ አምስት
ኮከብ ዘጠና እሺ ዘጠኝ ሰማንያ አምስት መሰላል ብሎ ደውለው ሶስት ቁጥር